ሰዎች ነው እባክዎ የምንረዳው።
ጤና ይስጥልኝ። ትላንትና ወደ እናንተ ወደ ሁሉ ስፖርት ብር አስገብቼ ነበር በአሪፍ ፔ በኩል
እሺ ከቴሌብር አልተላለፈም ነበርና አሁን እነሱ ጋር ደውዬላቸው ወደ ሁሉ ስፖርት አስገብተናል ደውላ ያረጋግጡ ብለውኝ ነው።
deposit ነበር ያደረጉት?
አዎ አዎ deposit ነበር ያደረግኩት።
እሺ ከቴሌብር የተላከለትን message ይላኩልን።
ከቴሌብር የተላከው message ኡን ነው ወይንስ receipt ኡን ልላክላችሁ?
ችግር የለውም receipt ኡን ቢሆንም message ኡን ቢሆን ችግር የለውም ይላኩልን።
እሺ በምን በዚሁ ቁጥር ቴሌግራም ላይ ቁጥር ያዙ
እሺ ቁጥር እሺ ዜሮ ዘጠኝ ሰባ ስምንት እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አዎ አመሰግናለሁ እናቴ። እሺ እሺ እሺ ቻው።